ሰላም ጤና ይስጥልኝ ወይዘሮ ሰናይ።
ሰላም ምህረት ነኝ ከ Stanford Kids ነው የምደውለው። የትምህርት ፕሮግራም ድርሱን ባለወታደራ ከየት ከስቴንፎርድ ኪድስ እሺ ቅድም ደውለሽልኝ ነበረ ትንሽ እንትን ላይ ስለ ስራ ላይ ስለነበርኩ ነው ያልደወልኩልሽ ቆይ ከባለቤቴ ጋር እየተመካከርን ነው እደውልልሻለሁኝ እሺ ስንወስን እደውልሻለሁ thank you እሺ መልካም ቀን እንሉት አሜን ቻው